ሰሟል እኔ እሷን መናፈቄ ተወደድኩ ብዬ ነው ዞትር መጨነቄ እንዲያው ለስም ብቻ ከሆነ መውደዴ ከጨከነ ልቧ ቁረጥልኝ ሆዴ ከጨከነ ልቧ ቁረጥልኝ ሆዴ ቁረጥልኝ ሆዴ ባሳሟል እኔ እሷን መናፈቄ ተወደድኩ ብዬ ነው ዞትር መጨነቄ እንዲያው ለስም ብቻ ከሆነ መውደዴ ከጨከነ ልቧ ቁረጥልኝ ሆዴ ከጨከነ ልቧ ቁረጥልኝ ሆዴ ቁረጥልኝ ሆዴ ገበናህን ነግረህ ብሶትክን ሚስጥሩን የኑሮዬን መልኩን የቤቴን ችግሩን አንተንም ከከዳች ወደ ቁረጥ ባክ ልቧ ከጨከነ ከማን ነወልህ ከማን ነወልህ ሆዴ አለመቁረጡ ተወራ እንደ በደል መንገር ማባበሌ አስገመተኝ መሰል ሆዴ መቁረጥ ቢማር ምንኛ ደግ ነበር ተሸክሟት ቀረ ላያገኛት ነገር ላያገኛት ነገር ባሳሟለሌ እሷን መናፈቄ ተወደድኩ ብዬ ነው ዞትር መጨነቄ እንዲያው ለስም ብቻ ከሆነ መውደዴ ከጨከነ ልቧ ቁረጥልኝ ሆዴ ከጨከነ ልቦ ቁረጥልኝ ሆዴ ቁረጥልኝ ሆዴ ከችግሬ በቀር ከሰን ካለው ቀኔ ከፈተና ወዲያ ከጭን ከሐዘኔ በእርሷ መመካቴን ደርሳ ከፈተነች ኃያሉ መውደዴን ፍቅሬን ከበተነች ፍቅሬን ከበተነች ጨክኖ መራቁን ካወቀበት ልብሽ ሰውነት የሚክዳሽ ሆድ የሚቁረጥብሽ ከሄዱ ከራቁ ጩኸት ምን ሊፈታ እሷ የሚያዝልቅላት ይልቅ ሆዴ በርታ ልቅ ሆዴ በርታ ባሳማዋለሌ እሷን መናፈቄ ተወደድኩ ብዬ ነው ዞትር መጨነቄ እንዲያው ለስም ብቻ ከሆነ መውደዴ ከጨከነ ልቧ ቁረጥልኝ ሆዴ ከጨከነ ልቧ ቁረጥልኝ ሆዴ ቁረጥልኝ ሆዴ ባሳሟለሌ እሷን መናፈቄ ተወደድኩ ብዬ ነው ዞትር መጨነቄ እንዲያው ለስም ብቻ ከሆነ መውደዴ ከጨከነ ልቧ ቁረጥልኝ ሆዴ ከጨከነ ልቧ ቁረጥልኝ ሆዴ ቁረጥልኝ ሆዴ አማረሽ ሆና ልቧን ከበተነት ሳፈቅራት አፍቅራ በእኔ ካላመነት ወረት አንሸራቷት ካልገባት መውደዴ ከጨከነ ልቧ ቁረጥልኝ ሆዴ ቁረጥልኝ ሆዴ የልብሽን ሰርተሽ መከራከር ደርሶ ሁሌ አዲስ መገንባት ሞቃት ልብ አፍሶ የግሌን አደራ ከዘራች ብሶቴን ሆዴ ቁረጥ ባክህ አታባባ አንጀቴን አታባባ አንጀቴን በሐሳብ ሟለሌ እሷን መናፈቄ ወደድኩ ብዬ ነው ዞትር መጨነቄ እንዲያው ለስም ብቻ ከሆነ መውደዴ ከጨከነ ልቧ ቁረጥልኝ ሆዴ ከጨከነ ልቧ ቁረጥልኝ ሆዴ ቁረጥልኝ ሆዴ